ትምህርት ቤት ቤት ነው የምንረዳው።
አብሮች እና ትናንት ሌሊት ላይ የሆነው ብር ስሮ ያደርገ ነበረ። እስካሁን አልገባም አለ።
እሺ አንዴ ጠብቀኝ። እሺ እሺ
ሄሎ hello አቤት እሺ ሰላም፣ ምን ነበር?
አለ እና ው- ትናንት የሆነው ብር withdraw አድርጌ ነበረ ሌሊት ላይ እሺ እስካሁን አልገባም አለ።
ስንት ብር ነበረ?
ስምንት መቶ ብር እ ስምንት መቶ ብር
እሺ ቤተሰብ ቤት ቁጥርን አንተ እኔ ትነግረኛለህ?
አዎ ዜሮ ዜሮ ዘጠኝ አስር
እ ዘጠኝ አስር ዘጠና
ቆይ አንዴ ይቅርታ ዜሮ ዘጠኝ አስር
ዜሮ ሳይሆን ዘጠኝ አስር እሺ ዘጠኝ አስር
ዘጠና
ዘጠና ሰላሳ አራት ዘጠና ሰባት
እ ቆይ አንዴ ይቅርታ ደግመህ ትነግረኛለህ? ይቅርታ እሺ ዘጠኝ አስር አስር
ዘጠና ዘጠና ሰላሳ አራት ሰላሳ አራት ዘጠና ሰባት
ዘጠና ሰባት አዎ
እሺ መቼ ነበር ያደረከው?
ማታ
እሺ check ላድርግልህ። እሺ እያደረኩልህ ነው፣ ጠብቀኝ።
እሺ
hello አቤት አዎ process ላይ ነው ይላል። አሁን አሳውቅሎታለሁ። እሺ እሺ በእናትህ እሺ እሺ እሺ አባ መልካም እሺ እሺ